መለያችን ዜግነታችን መጠሪያችን በማናውቀው ባህል ባልጠቀመን ነገር ባልጠቀመን ነገር ባልጠቀመን ነገር ሶሻሊስት ኮሚኒስት ቀይ ሽብር ነች ሽብር ያልን ቀይ ሽብር ቀይ ሽብር ነች ሽብር ስንት ሰው መነነ ተሰደደ ከሀገር ስንቱ እስር ቤት ገባ ስንቱስ በላፈት ከወዳጅ ዘመዱ
ድምፅ ከራዲዮ ወንዳ ሮሳ ጋር በመተባበር ዘወትር እሁድ ከቀትር በኋላ ተባረረ ስንቱስ ተገደለ ካለፈው ተምረን ካደረግነው ጥፋት ካደረግነው ጥፋት ካደረግነው ጥፋት እስቲ እንተባበር ኢትዮጵያ ለማንሳት ኢትዮጵያ ለማንሳት ኢትዮጵያ ለማንሳት ህዝቧን ባንዲራዋን ታሪኳን አስታውሱ ታጋሽ ቅባዩዋን ኢትዮጵያን አትርሱ ሁሉ ሰብሳቢዋን የወላድ ሀዋን በጸሎት ኗሪዋን ፍቅር መጋቢዋን ያስለቅሳል ያስተክዛል ያሳለፍነው መቼ ይረሳል ያስተክዛል ያስተክዛል የእኛስ ነገር መቼ ይረሳል አሜሪካ ያላችሁ እንደምናችሁ ካናዳ ያላችሁ እንደምናችሁ እስራኤል ያላችሁ እንደምናችሁ አቴንስ ያላችሁ እንደምናችሁ ኬንያ ያላችሁ እንደምናችሁ ካርቱም ያላችሁ እንደምናችሁ አይ ሳውዲ ያላችሁ እንደምናችሁ ሜልቦርን ያላችሁ እንደምናችሁ የመን ያላችሁ እንደምናችሁ ጀኔቫ ያላችሁ እንደምናችሁ እንደምናችሁ ገዳር የካቱም ጅቡቲ ኬንያ ያነዚያ ሳዘግም በግሬ ሳዘግም ብቻዬን ሳዘግም በረሃ ሳቋርጥ በስደት ዘመቻ የተከተለችኝ ባንዲራዬ ብቻ ጸንታ ያጽናናችኝ ኮርታ ያኩራራችኝ ትዕግስት ያደለችኝ ያበረታታችኝ የደፈረው ጫካ የፈራው ሰው አገር የፈራው ሰው አገር የፈራው ሰው አገር እግሬ አውጪኝ እያለ ድንበር ኬላ ሲሰብር ድንበር ኬላ ሲሰብር ድንበር ኬላ ሲሰብር ዛሬም በሰው አገር ኑሮው ቢከፋ ሃይማኖቱን ይዞ ይኖራል በተስፋ ጠንክሮ እየሰራ ለፍቶ እየተማረ ሁሉ ያልፋል በማለት እድሜ እየቆጠረ ያስለቅሳል ያስተክዛል